ይቅርታ ሙዬ አራት ሺህ ብር እንትን ብዬ ነበረ ወደ account አልገባም። failed ይላል ግን ብር ብሩ አልመጣም ወደ እኔ ወደ ቤት ቤት አልተመለሰም።
አልተመለሰም። አዎ ቤት ቤት ስል ቁጥር የደወልክበት ነው።
ዜ- አ- አ- አይደለም አይደለም ዜሮ ዘጠኝ አስራ አንድ እሺ ስልሳ ስድስት ስንት?
ስልሳ ስድስት እሺ አስራ ስምንት ሰላሳ ስምንት አስራ ስምንት ስልሳ ስምንት ነው አስራ ስምንት ሰላሳ ስምንት ሰላሳ ስምንት ነው
ኦኬ እሺ አራት ሺህ ብር ነው ያልከኛ መች ነበር አራት ሺህ ብር አዎ አሁን ነው አሁን አስራ ስምንት ሰላሳ ሰባት ሰላሳ ሶስት ላይ አዎ
ጠብቀኝ እሺ እሺ ሚያስሽ
አሺ ዳሴ አሺ ቲቪ በቃ ቻው
ይቅርታ ቻው ችግር የለም እስኪ እስኪ ዞር በል እስኪ
processing ላይ ነው
ነው እና አዎ እና ጠብቀው እሺ ትንሽ ቆይ አሁን ገብቷል እንደውም አሁን ገብቷል እስኪ check አድርገው ቴሌብር ላይ እህ ቴሌብር ላይ ቆይ እስኪ ቆይ አንዴ ጠብቀኝ እሺ
አሁን ገብቷል ቅድስት ደጀኔ አይደለም hello hello hello አባ አቤት ቅድስት ደጀኔ አይደለ ዜሮ ዘጠኝ አስራ አይደለም አምስት ሳምሶን አለማየሁ ነው የሚለው እህ እህ ሳምሶን አለማየሁ ነው የሚለው
ቆይ እስኪ አንዴ ይቅርታ እሺ
ስልሳ ስድስት አስራ ስምንት ሰላሳ ስምንት ስልኬ ማለት ነው
ስልሳ ስድስት አስራ አስራ አንድ ስልሳ ስድስት አስራ ስምንት ሰላሳ ስምንት አይደለ አዎ ስልሳ ስድስት አስራ ስምንት ሰላሳ ስምንት አዎ
ቆይ ቆይ እሺ ድጋሚ check ላድርገው እሺ
ቴሌብር ቁጥሩ የደ- የነገርከኝ አይደለ ስልሳ ስድስት አስራ ስምንት ሰላሳ ስምንት አዎ አዎ እሺ እሺ ይቅርታ እሺ ችግር የለም ችግር የለም አሁን ገብቷል
ገባ ገባው እሺ አዎ ገባ አመሰግናለሁ አመሰግናለሁ እሺ ገናል እሺ አባዬ እሺ እሺ እሺ መልካም ምሽት